ጤና ይስጥልኝ ጉዳይ ነው የደወሉት ሀና እባላለሁ እባክዎን ልርዳዎ?
ሰላም ጤና ይስጥልኝማ እ ስራ ፈላጊ ነበርኩና ለመመዝገብ ግዴታ ክፍያ መፈጸም አለብኝ? ሄሎ አይ ክፍያ መፈጸም የለብዎትም። ከዚህ በፊት ተመዝግበው ያውቃሉ እኛ ጋር?
አላውቅም። የመጀመሪያዬ ነው።
ሌላው አይሰማም?
የመጀመሪያዬ ነው።
እሺ ሙሉ ስምዎን ይነግሩኛል?
ረድኤት ሲሳይ
ሄሎ ወይ
ረድኤት ማ ሲሳይ
ረድኤት ሲሳይ
እሺ እድሜውን ሀያ አምስት
እሺ ስልክ ቁጥር
አሁን በደወልኩበት ዜሮ ዘጠኝ አርባ አራት ሰላሳ አንድ ዘጠና እሺ።
ሰላሳ አምስት
መኖሪያ አድራሻው
የ- የካባዱ
መስራት የሚ- መስራት የምችሏቸው የስራ ዘርፎችን ይንገሩ።
የሽያጭ ስራና ፕሮሞሽን ላይ
ስለ ጉዳይ መረጃ ከየት አገኙ?
actually ሰው ነው share ያደረገኝ።
እሺ ሙሉ መረጃዎትን ሞልቻለሁ። ነገር ግን ወደ ስራ ገበያ ለመግባት አንድ ቀን ወደ ቢሮ መምጣትና orientation መውሰድ ስላለብዎ ቀጠሮ ለማስያዝ እንደውልዎታለን።
መልካም እሺ።
እሺ በተጨማሪም የተለያዩ ስራዎችን ቴሌ- ቴሌግራም ቻናላችን ላይ post ስለምናደርግ channel ኡ እንዲቀላቀሉ link እልክልዎታለሁ።
መልካም እሺ። አመሰግናለሁ።
እሺ መልካም ቀን።
እሺ። ስልክሽ